እ ማን hello ወይ ምህረት እንዴት ነሽ? ሰላም ነው?
ወይ አላታችሁ እንዴት ነው?
ሰላም ነው አይደለ?
እግዚአብሔር ይመስገን።
አላል እንትን ነበር ምን የኢሳያስ ምን ነበር case ናቲ ደውላብኝ።
ምን አልከኝ?
የኢሳያስ case
አይ እኔ እንጃ አጠገባችን ላይ ከፈተ ምናምን ብዬው ነበረ። አሁን ለሱ አልነበረም እኔ የደወልኩለት ለናቲ።
እሺ አይ አጠገባችን ላይ አዲስ shop አልተሰጠውም። የነበረውን ወደዛ move እያደረገ ነው ምንድን ነው?
አ- አላወኩም እኔ እንጃ። banner ነበረው አ- አንስቶታል ደግሞ መልሶ
አሁን አሁን አለ banner ኡ ምናምን አንስቶታል መልሶ።
አንስቶታል።
ትናንትና አውርታችሁታል እንዴ?
እ እኛ ጋር ብቻ አዲስ shop አልሰጠንም። አዲስ shop የለም። already ያሉትን ምናልባት ወደዛ move ካረገ እም።
ከከፈተ ንገሪኝ፣ ችግር የለም እናናግረዋለን። check አድርገን ነው አዎ አይ ቤስትን ሲጀመር እኔ አላስከፍተውም እዛ ጋ ቤስት ከሆነ አዎ ያ ኤምዋሳ ያለበት ቦታ ነው መሰለኛ።
አዎ በቃ ችግር የለም። እንትን የሚል ከሆነ ንገሪኝ፣ እኔ አናግረዋለሁ።
እሺ።
እሺ እሺ ምህረት